hello ቤርሳቤ ነኝ።
ሰባ ሁለት ምን ሆነብህ?
እንዲስተካከልልኝ ነው ሰዓቱ።
ለምን?
ቅድም አሳውቄ ነበረ ቦታ customer ቀይሮ።
የጎፋውን ነው እንዴ?
ኧረ ጎፋ አይደለም ቦሌ አራብሳ ማነው ነው።
ስምህ?
ቴዎድሮስ
ቴዎድሮስ ሰባ ሁለት ሀያ ሁለት ነው ያልከኝ?
ሰባ ሁለት አዎ ልክ ነሽ ልክ ነሽ።
ሀያ ሁለት እሺ። ለማን ነበር ያሳወቅከው? ልንገርልህ።
ው ስሟን አልሰማሁትም ግን ነግሬያታለሁ።
በቃ እሺ እጠይቅልሃለሁ። ስም ግን ያዝ እሺ፣ ለማን እንደተናገርክ።
ልን- እይዛለሁ። እሺ እሺ በቃ እሺ እነግርሃለሁ። ቻው።
እሺ ሰጥተኸዋል፣ ጨርሰሃል አይደለ?
አዎ አዎ በቃ እሺ እሺ